በምን ወደድከኝ አልልህም በእርግጥ ወደኸኛል የፍቅር መግለጫ ይሄ ነው ለእኔ ተወጥተሃል አንተ ለእኔ ሆንከውን ያህል እኔ ላንተ አልሆንኩም ምን ያህል እንደሆን አላውቅም ለክቼ አላየውም ግን አንድ ነገር አውቃለሁ ስለ ወደድከኝ ወድሃለሁ ግን አንድ ነገር አውቃለሁ ስለ ወደድከኝ ወድሃለሁ እርግማን ስለዋጀኝ ሞተህ ሸክሜን ስለወሰድክ በመንፈስ ቅዱስ ስለሞላኸኝ ነፍሴን ስለባረክ ጸጋን አብዝተህ ስለሰጠኸኝ ከቶም ስላልተውከኝ ምን ያህል እንደሆን አላውቅም ለክቼ አላየሁም ግን አንድ ነገር አውቃለሁ ስለ ወደድከኝ ወድሃለሁ ግን አንድ ነገር አውቃለሁ ስለ ወደድከኝ ወድሃለሁ ደስ ላሰኝ ቀናለሁ በሕይወቴ ላክብር ሆኖም ክፉ አልጠቀምኩህም ሁል ሳሳዝን ይልቅ ብዙ አድክሜሃለሁ የትም እየቀረሁኝ ብዙ ስላላፈራሁ ኢየሱስ ከፍቶኛ ለቅሳለሁ ግን አንድ ነገር አውቃለሁ ስለ ወደድከኝ ወድሃለሁ ግን አንድ ነገር